Hello Hello፣ አቤት።
ሰላም ከችብችብ ነበር ምደውልዎት።
እሺ እ ይቅርታ በዚህ ስልክ ተደውሎ ነበር አይደለ?
ማ- ማርታ ማን?
ማርታ የምትባል customer አዛ እንዳልተቀበለች እርስዎ ሪፖርት አድርገው ነበር
ማርታ የምትባል customer መች መች በሀያ ሶስት May ሀያ ሶስት
እኛ ጋር ገብቶ ነበር።
አይ እርስዎ በዚህ ስልክ ደውለው አ ማርታ የምትባል customer በሀያ ሶስት አዛ እንደተመለሰባት ተናግረው ነበር እርስዎ
እኔ እንጃ፣ እኔ ትዝ አይለኝም።
Okay። አይ ይሄን ስልክ ቁጥር ስለተሰጠን ነው ለዛ ነው አይ እኔ ትዝ አይለኝ። ቆይ እደውላለች። እሺ እኔ ያላል ይቀር።
እ- እሺ ማርታ የምትባል customer ያውቃሉ
አይ ብዙ ማርታ ነው ያለ። የትኛው እንደሆነ መቼ ሁሉም በማርታ ስም ምናምን ስንት ይታዘዛል።
እሺ May ሀያ ሶስት የታዘዘ ማለት ዛሬ እ፣ June አንድ ነው አይደለ?
አ
May ሀያ ሶስት ማለት ከሳምንት በፊት እኔ እንጃ አላስታውስማ። እኛ እንዴት ነው የምናስታውሰው? ብዙ ስንት ሰው ጋር በየቀኑ ስንት ሰው እንደምንደውል ስንት ሰው ጋር እንትን እንደምን በየቀኑ ደግሞ አዲስ ስም ምናምን ማርታ ዛሬም ነገም ምናምን ሊኖር ይችላል። የትኛው እንደሆነች ደግሞ አለ ወይ ደግሞ application ኑ ላይ አይቼ check ላድርግና ልንገርሽ።
እሺ check አድርግና ንገረኝ እስኪ እባክህ።